ሄሎ ሄሎ፣ ጤና ይስጥልኝ።
አብሬ ስትል ከ ChipChip ነበር የምደውሎት።
okay
complain አቅርበው ነበር። order አድርገው ያልመጣ item ነበሩት።
አቤት
complain አቅርበው ነበር። order አድርገው ያልመጣ item ነበሩት።
አ አ ምን ነበር?
አቮካዶ ነበር አቮካዶ። እሺ፣ ነገ መረከብ ይችላሉ?
ይቻላል ትላንትናም ለዛሬ ነበር ተቀጥሮ ነበር ዛሬም ደግሞ መልሶ ለነገ እሺ፣ ነገ ግን እንልክልዎታለን። እርግጠኛ ሆኜ ነው የምነግረው። የት ነበር location ኑ?
ቴሌ ጋራጅ መስከረም ሀገር
የት አሉኝ? ይቅርታ፣ ቴሌ ጋራጅ ቴሌ ጋራጅ ስቴዲየም ማለት ሁለታችን ነው ቴሌ ጋራጅ ቴሌ ጋራዥ።
አ ቴሌ ጋራጅ መስከረም አዘራ ወይ እሺ፣ እሺ፣ ነገ እንልክልዎታለን።
okay እሺ ተወጣለች።
እሺ፣ መልካም ነው።
እሺ